ጤና ይስጥልኝ። የኢትዮጵያ የበረራ መረጃ ማዕከል ባኩት የምንረዳውት ሰላም check እንድታደርጉልኝ ነበር ምን check እናደርግሎት?
እ?
ምን ቼክ ነበር?
እንድታደርጉልኝ ነበረ flight ኤ ነገ አምስት ሰዓት ከሀምሳ ነው እና እሺ
ጠዋት ስለምተኛ check እንድታደርጉልኝ ነበር።
እ፣ በእኛ ነበር የቆረጡት።
ግን እዚህ ነው ሁሌ check የማደርገው እናንተ ጋር የደወልኩ ነው።
ቼካ ተደርገው ነበር ከዚህ በፊት።
እ?
እሺ እሺ፣ አንድ ደቂቃ እንትኖትን ይ- ይ- ይነግሩኛል። ሙሉ ስሞትንና ትኬት ምናልኩ ነምበሮትን፣ ስሞትንና ትኬት ነምበሮትን ይንገሩኝ።
ፒኤንአር ኮዱ ልንገርክ እሺ
ኤ ኪዩ
ኤ ኪው
ቢ ቪ
ኤስ ኤስ
ኤም ኤ
ኤን ኤ አንድ ቤት ድገም